ጤና ይስጥልኝ ጉዳዩን ሕዝቅያስ እባላለሁ። በአኮ ምን ልርዳዎ?
ሰላም ነው?
እግዚአብሔር ይመስገን።
አ፣ እንትን የመኪና ክሬን ፈልጌ ነበረ።
ምን አሉኝ?
መኪና የመኪና ክሬን ማንሻ
እም፣ ስሞትም አለ በል
አቤል ማለት እኔ ባለሁበት አቅራቢያ ይኖራሉ።
የት ነው ያሉት እርስዎ?
ሴምሲ
እሺ፣ መኪና ክሬን ነው የፈለጉት?
አዎ፣ እም፣ ወደ ገራጅ የሚወስድልኝ ማለት ነው።
እም፣ እሺ አቤል፣ እ፣ መልሼ ልደውልልዎት በዚሁ ስልክ?
እሺ ያው ወ- በዛውም ዋጋውን ንገረኝ። የሚሄደው ወደ እንትን ነው ወደ ቺቺኔ።
እሺ፣ እሺ፣ መልሼ እደውልልዎታለሁ።
እሺ